hello ጤና ይስጥልኝ ዋሽንግተን ህክምና ማከል
ቅድም ደውዬ ነበረ።
እሺ CT scan head contrast with contrast ነው አዎ፣ contrast CT scan of head ይላል።
እሺ ስለዚህ ዋጋው ሰባት ሺ አራት መቶ ነው
okay እሺ፣ እደውላለሁ መልሼ።
ከየት ነው ያሉኝ ግን እ ምኒልክ ሚኒሊክ ያሉት ሚኒሊክ አሁን ለምሳሌ እ እ አምቡላንስ ነፃ አገልግሎት ነው የምንሰጠው እህ critical case ያለባቸው ከሆነ እ ካልሆነም ደግሞ እ በራሳቸው የሚመጡ ከሆነ አስተያየት አይ እናደርጋለን critical አለ።
በቃ በራሳቸው የሚመጡ ከሆነ አስተያየት እናደርጋለን የዋጋ
አይ ክ- critical ነው። አምቡላንስ ይፈልጋል። ኦክሲጂን አለ።
ያስፈልጋል ኦክሲጂን ያስፈልጋል። አዎ በቃ እንደዛ ከሆነ ያው ሰባት ሺ አራት መቶ ብር ነው ከ with with contrast ማለት ነው ከመድኃኒት ጋር ሴ- ሴራቲን የሚባለው ውጤት እ፣ ባለፈው መልሳችሁን ነበረ።
ምን ዋን የሚባል ፖይንት ሲክስ ነበረ ሴራቲን ነው እሺ
አቦክስ ሴራቲን ነው ምናምን የሚል ሪዛልት የላብራቶሪ እሺ እኔ እንኳን ስለ እሱ እሱ ዋን መረጃው ፖይንት የለኝም ሲክስ ነው።
በቃ እሱ- በዛው የእሳቸው ነው ይሄ ነገር ወይ?
አዎ የእሳቸው ነው እና ውጤቱ እንደዛ ነው እና እሺ ይሰራል ማናገር አይሰራም ይችላሉ።
የሚባለውን ነገር እንድናውቅ ነው።
ሲመጡ ማናገር ትችላላችሁ፣ ወይ ደግሞ የሚደውልላችሁ ነርስ አለ፣ ከእሳቸው ጋር መመካከር ትችላላችሁ።
እሺ ስለዚህ እደውላለሁ።
መልሰው ይደውላሉ ወይስ?
አዎ መልስ እሺ እሺ እሺ